በራስ አሁን ዊዝድሮዋል ነበረ ግና ላገናኘ በላኝ እየጠራ ላነሱ ተዘዘጋቢ ኦኬ እሺ እሺ ስልክ ይዘሻል ሀሚዶ ትራንስፈር እሺ
ሄሎ ሄሎ ሄሎ ሄሎ አቤት ዊዝድሮዋል ነበረኝ አፕሩቭ ታደርግልኛል ሄሎ ሄሎ ሄሎ